hello ጤና ይስጥልኝ ቤስት ቤት
እሺ አመሰግን እንትን ሁለት ሺህ ሁለት መቶ transfer አድርጌ ነበርና
እሺ አንዴ ጠብቀኝ አንዴ ጠብቀኝ ሞባይል ባ- mobile banking አልሰራልኝ ብሎ ነው በይ።
አንዴ ጠብቀኝ እሺ
አቤት እ ሁ- ሁለት ሺህ ሁለት መቶ transfer አድርጌ ነበርና message አልገባልኝም እያለኝ
ሁለት ሺህ በዚህ በደወሉበት ቁጥር ነው።
አዎ
ሲል ሲል እንትን አሁን ነው አልከኛ
አ አንድ ሰዓት ምናምን አ- ወይ አርባ ደቂቃ ይሆናል ሁለት ሺህ ስንት ነው?
ሁለት ሺህ ሁለት መቶ
እሺ ሁለት ሺህ ሁለት መቶ ኪዳነ ማርያም ተሻገር አዎ አስር ሺህ ዘጠና ሁለት አርባ አምስት ሰማንያ ስድስት አስራ ሶስት አዎ ወደዛ ገብቷል። እሺ check አድርገው ወ- ወዴት
ወደ account አሁን ወደ ነገርኩ ከ account number አስር ሺህ ዘጠና ሁለት አርባ አምስት ሰማንያ ስድስት አስራ ሶስት አስራ ሶስት
እሺ እሺ አመሰግናለሁ ችግር የለውም።
message አልገባልኝ ስላልመሻ አይ ገብቷል። ወደሱ እሺ